hello ጤና ይስጥልኝ።
አቤት ሰማንያ አንድ ሰማንያ ስምንት ሊንክስቶን homes ደውለው ነበረ። መረጃ ፈልገው ከሆነ ብለን ነው መልሰን የደወልንልዎት።
እ
ሰማንያ አንድ ሰማንያ ስምንት ላይ ደውለው ነበር።
ማን ልበል?
እኔም ያሲን እባላለሁ።
okay ስህተት ሊሆን ይችላል።
ምን አሉ?
ተሳስተ ነው?
አይደለም ሰማንያ አንድ ሰማንያ ስምንት ላይ ደውለው ነበር።